በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ። እስመ አንተ አምላከ ሰማይ ወምድር ስብሐት ለከ ምን ወጸጋው ክብር ትባላለህ ቀንና ሌሊት ዘወትር ክርስቶስ የዓለማት ሁሉ ንጉሥ ዘላለም ክብር ገናና አይቀንስ ብርቱ ዳኛ ያላንተ የለም ኃይለኛ ትገድላለህ ምንም ሳያመው ሳይተኛ ስታፈቅር ሁሉ ይሆናል ዘመድ ብሉ ጠጡ ልበስ ይላል የግድ